ሄሎ ሄሎ
አቤት ሰላም ጤና ይስጥልኝ።
አስተላል እ ውድዬ ትራንዝሌሽን
እሺ ያ ከ- ከ We Plus Solution ድርጅት ነው የምደውለው።
ከምን ዊ ፕላስ ሶሉሽን እሺ We Plus Solution Provider የሚል application ኣችን ላይ አገልግሎት ለመስጠት ተመዝግበው ነበር።
okay እ፣ አሁን ላይ አገልግሎት መስጠት ስለጀመርን ያለምንም ወጪ ከተጠቃሚዎቹ ጋር መገናኘት እንደሚችሉ ልነግሮት ነው የደወልኩት።
ነው እ፣ ኦኬ እንዲ- እንዲሁም we plus solution user የሚለውን መተግበሪያ በማውረድ ኦኬ እ፣ የራሳችሁ የምትሰጡትን አገልግሎት መመልከት ትችላላችሁ።
ያ እንዲሁ- እንዲሁም ከአርባ ሁለ- ከአርባ አራት በላይ የተለያዩ አገልግሎቶች አሉ። እ፣ የትራንስፖርት እ፣ እንዲሁም ከሶስት መቶ አርባ ዘጠኝ በላይ game ኦችን የያዘ ነው መተግበሪያው። እሱ ላይ በመግባት መጠቀም መገልገል ትችላላችሁ።
OK ጥሩ እሺ፣ መልካም የስራ ቀን እሺ ይሁንልህ።
አመሰግናለሁ እሺ አመሰግናለሁ እሺ